Hello? ሄሎ ሄሎ
ወይ ማ ከቤት ቤት ነበር እንደውልክ።
እሺ ማ okay እዚህ ጨዋታ ላይ እ፣ እንደዚህ እንደዚህ ብሎ ያላውጣልህ። ሄሎ
ወይ ማ እየሰማሁሽ ነው። እ ራሱ system ኡ እንደዚህ ስለሚጽፍ ነው። እዚህ ላይም check ለማድረግ ሞክረን ነበረ።
system ኡ ነው?
አህ፣ ራሱ ነው እንደዚህ የሚያደርገው። አንዳንድ ጨዋታዎች ላይ ያመጣል፣ አንዳንዶቹ ላይ አያመጣም። ለዛ ኦኬ፣ ነው ዛሬ ቀን ሙሉ አይሰራም ማለት ነው።
ነው አይደለም። ሌላ ጨዋታዎች ላይ ሊኖር ይችላል። ለምሳሌ ሌላ ጨዋታዎች ላይ ሞክረው ሊኖር አ- ይችላል።
system ኡ ነው?
አ አንዳንድ ጨዋታዎች ላይ ደግሞ አይኖርም ራሱ ማለት ነው።
okay፣ ዛሬ ላይሰራ ይችላል ማለት ነው እስከ በኋላ ነው።
አዎ
እሺ፣ በጣም አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።